ውድድሮ ያደረኩት ገንዘብ ወደ ቴሌብር አልገባም። አሪፍ ነው ውድድሮ ያደረኩት።
ደንበኛችን ነው ክልሳል
ከቱርክ ስፖርት ገንዘብ ውድድሮ ለማድረግ ነው የፈለጉት። ልክ ውድድሮ ሲያደርግ ገንዘቡ ከጌሞታል። ቴሌብር ደግሞ አልገባም።
እሺ፣ እሺ። ደንበኛችን ሙሉ ስሞት ልውሰድ?
ምን አልሽኝ?
ሙሉ ስሞት
ሄሎ፣ ሄሎ፣
ሄሎ፣ ደንበኛችን ይሰማል?
ሄሎ። አዎ፣
እሺ፣ ደንበኛችን ሙሉ ስሞት ልውሰድ?
ገንዘብ ነው ውድድሮ ያደረኩት ወደ ቱርክ እሺ፣ በ- በዚህ ቁጥር ነው የሚጠቀሙት?
አ?
በዚህ ስልክ ቁጥር ነው የሚጠቀሙት?
አይ በዚህ ቁጥር አይደለም ዜሮ ዘጠኝ አስራ አምስት
አስራ አምስት
ሀያ ስምንት
ሀያ ስምንት
አስራ አምስት አስራ አምስት
ሀምሳ ዘጠኝ ሀምሳ ዘጠኝ ሙሉ
ዜሮ አምስት ነው።
وہی جائی مطلب